Hello ጤና ይስጥልኝ ከአሪፍ ጤና እንደውሎት አሁን ተቋርጦ ነበር።
እሺ
እሺ ከየት ነበር ወጪ ያደረጉበት? Betting site ስሙ
በቃ ወደ ራሴ account ገልብጮ ነበር ወደ ቴሌብር ማለት ነው። እንትን አድርጌዋለሁኝ እኮ ምንድን ነው shoot አድርጌዋለሁ screen
እሺ
እና ብሩ ማታ
ብሩን የተጫወቱበትና ያሸነፉበት betting ማን ይባላል ስሙ?
በላይ መለሰ።
ስንት ብር ነበር ደንበኛችን? ስንት ብር ነበር ወጪ ያደረጉ?
አምስት ሺህ እና ሁለት ሺህ
በዚህ በደወሉልን ቁጥር ነው?
አዎ no no አዎ ትክክል። አዎ በዚህ በደወሉልኝ ነው።
እሺ ቀኑ ትናንት ነው ያሉኝ አይደል?
ማታ ነው።
እሺ የሰጡን መረጃ መዝግበናል። አሁን እኛን የቴሌግራም ቁጥር እንስጦትና እስክሪንሾት ይላኩልን።
እሺ እሺ ላክልሽ።
ቁጥራችን ልስጦት የያዙ ዜሮ ዘጠኝ ዘጠና ሁለት
ኦፓ እሺ አንድ ይቅርታ ይቅርታ ዘጠኝ አንድ ሰበን ማን ነበር ሰው ይር ነበር አዋጣ ነበር የገዛው ያዘልኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ ሲልኩ ስምና ሰፈሮትንም አብሮ ያስቀምጡልን።
እሺ እሺ እሺ ሌላ የምረዳዎት ነገር አለ?
አመሰግናለሁ። በቃ ያው ልላክልሽና እስኪ check ታደርጊናለሽ።
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሩ በኋላ ስለሚኖሩት ሆቴል ትራንስፖርት ያስቀምጡልን። መልካም ቀን።
እሺ እሺ መልካም